አልታዘዘም ካሉኝ ትቼ መውጣት ነው ያልሽ? አይ ዘግቶታል። ትቼ ልውጣ? ልደውልለት
ሄሎ ሄሎ፣ ብሩክ አሁንም አቤት።
እንትን አላል አልሰጡም።
እንዴ መች አዘዝሻቸው?
እኔ ማዘዝ አልችልም። ብሩክ እየሰራኝ ነው። ማዘዝ okay፣ አይ- አልችልም።
አይ- ቢያንስ ናቸው።
ደውለው አዘዛቸው። ቆይ እስኪ ቼክ ላድርግሽ።
እሺ፣ አንድ ያገናኘኝና ከዛ እንላለን።
እሺ። ግን አረ ኦርደር ቶሎ ካንስል ይሆንልኝ። እኔ ብር ላወጣ ነው ስጀመር ኦርደር ነው ያዝኩት። አይ ነው አላዘዘችም። አዘም እሺ፣ አንድ ያገናኘኝ። ኧረ እዛው አለሽ። ስልኳን ትታለች።
ሄሎ
ሄሎ እማዬ፣ ከቢዩ ነው በመቶ ሶስት ስልሳ ዘጠኝ አርባ አራት ከቢዩ ኦርደር አልታዘዛችሁም?
አልታዘዝንም። አይ ኤክስ ብቻ ነው የገባው። ደውለውልን እኮ አሳውቀን ነበር።
እሺ እሺ፣ እናቴ የኛውን order cancel አድርጊልን በቃ።
ጀመር hello እሺ ብሩክ ትተህ ውጣ። እሺ cancel ይሆናል አረ እሺ ቶሎ cancel ይሁን እንዳይቆይ በእናትሽ።
ያደርጋል።
እሺ